hello
hello አሉላ
አቤት። hello
አይሰማህም?
እ
አይሰማም ወይ?
ይቆራረጣል።
እሺ የዘላለም ቲማቲም እና ዝንጅብል ትላታለህ
ማ የዘላለም እ
አለ ዘላለም እ
ወሎ ሰማሱ
አዎ እኔ ሁሉም አል- ሰፈር ነች።
አል- አልጫንኩም።
ለምን?
እኔ ቸርቸር ነኝ፣ ሌላ ቦታ ነኝ።
እሺ ማን ነው ይሄንኛው? አልወጣም ወይ ሀውስ ነው ወይስ ሌላ ድራይቨር ይወጣል?
እ እ
ሄሎ
ምን አልሽኝ?
ይሄንን ሌላ ድራይቨር ይዞታል ወይ?
አላዘም እሱ ማኪሮ እና የ- የቀረ የለም። ሁሉም ጭኖ ወጥቷል። እኔ መጨረሻ ጋራውን እየወጣሁ ነኝ። እዛ ወርጄ ነው የወጣሁ እኔ አስቀምጬ።
ስለዚህ አልወጣም ይሄ order።
አይ- አይ- አልወጣም። ለአብስራ ነገር ያለው አሳይቻለሁ።
እሺ እሺ